ሰላም ጤና ይስጥልን። ቤት ነሽ?
አንብብዬ ነበረ እና ላክልኝ ብለሽ ነበረ እ ላክልኝ ብለሽ ነበረ በቴሌግራም ቻናል መቼ ልከህ ነው? ማን ልበል ስምህን?
እምቢ ብሎኝ ነው እ ሽ እምቢ ብሎኝ ነው ማለትም ነግሬያት ነበረ ማለት password ስልክ ያስገቦትን የተላከልኝ message ሳስገባ incorrect እያለኝ ቴሌግራም ላይ ላክልኝ እና ስልይል ብላኝ ነበር።
copy paste አድርገውና ማለት ነው።
አ- ኮፒ የኔ ጋር cut ስለማያደርግ ነው ስልኩ J seven ስለሆነ እኮ አይ አይደለም፣ በደንብ ስትጫነው ኮፒ የሚል አይመጣም።
እ እ
ኮፒ የሚል አይመጣም እ በጣም ስትጫነው አዎ፣ በጣም አይመጣም። አዎ እሺ፣ ወይ spelling እንኳን ተሳስተህ ነው የሚሆነው። እ ቁጥርና spelling አለ አልተሳሳትኩም። አዎ፣ አልተሳሳትኩም።
እኮ አሁን ለምሳሌ አንድና I የሆነ የሚያሳስት ነገር አላቸውና
እሱንማ አይቼ ማለት ከፍለፊ?
small letter ናት። small letter ም ሲሆን በ small letter ነው የምሞላው። ምንም የተሳሳትኩት ነገር የለም እኮ ነበር።
ከፊት space ካለው ምናምን እሱን አጥፎና ሞክረው እንጂ ከዚህ እኮ reset አይደረግም።
እሺ ይሻላል። ስለደወልክ እናመሰግናለን።